No. ሄሎ
ሄሎ ሄሎ ጤና ይስጥልህ።
ሰላም
ከሁዳ bike manufacture ነበር የምደውልልህ። ተደውሎ ነበር ከሳፊ ባጃጅ።
እ መቼ አሁን
ሄሎ ምን አልከኝ ትናንት እኮ ነው የደወልኩት እኮ? ያው አላየሁትም ነበር።
አ- አይ ዋጋው ጠይቂያቸው ት- ባለፈው እሺ text አድር- አድርገሽልኝ ነበር አዎ ስልኩ አዎ አዎ ልክ ነህ።
የልጆቹ እና ዋጋቸው ስድስት ሚጭ ነው እሺ አንድ ሚሊዮን እ፣ ምናምን አለኝ እሺ okay so- የመቀሌው ማለት ነው።
አዎ ኦ ሶስት ሚሊዮኑ ደግሞ ዘጠኝ መቶ ሺህ ነው እና ዋጋው እንደዛ ነው እንዴ? በጣም ተወደደ። አ ሶስት የሚጭነው ነው ዘጠኝ መቶ ሺህ አ እዛ አዲስ አበባ ስንት ነው የሚሸጠው? እዛ መተንም እኮ መጋን ይችላል።
አይ እዛ መግዛት አይቻልም፣ ግን እ፣ እነሱ የሚሉትን አ- ደግሜ አጣርቼ ልደውልልክ።
እሺ እሺ